ሄሎ ሄሎ ሄሎ ሄሎ ሰላም ነው?
አለን አለን አለን ከቤት ቤት ነው የምደውልልህ።
እ?
ከቤት ቤት እሺ እሺ የሆነ history ምናምን ብለህ ልከህልን ነበረ።
አዎ አዎ በዚህ በአስራ ሶስት ቤቱ እኔ ለመጨረሻ ጊዜ የሚያሳይም በአስራ ስድስት ዜሮ አንድ እንደተጫወትክበት ነው።
አሁን ዛሬ ነው የተጫወቱበት። ይሄ የሚሽከረከረው game የለም አዎ account history ላይ ገብተህ ስታይ ደግሞ የ- የ- የተበላሁትን የቆረጠውን የቆረጠውን ቆርጦታል። እዚህ ላይ አይተዋላል። screenshot የላኩልህ አዎ እኔ ደግሞ የሌላ ቁጥር የላክል ይመስሉኝ እኮ ነው።
በዚህ ቁጥር ነው የቆረጠውን የቆረጠውን እዛው ላይ ይቆርጡታል። ይሄኛውን ሁለ- ሶስቱን የላኩልን አ- አ- አልቆረጠውም። ኔትወርክ እያስቸገረ ነበረ። account history ላይም አልቆረጠውም እኮ
እስቲ ግን እንትኑን check ታደርግልኛለህ? እኔ ቁጥሩን ነው አሁን እኔ በፊት history ላይ ስንገባ ማምጣት አለበት እና እያመጣልኝ አይደለም ለእኔ history ላይ በደምብ ስልኩን check በሌላ ቁጥር የለም ቤት ቤት የምትጠቀምበት
እ ሌላ ቁጥር የለም ቤት ቤት የምትጠቀምበት አለ ሌላም አለኝ እኮ ሌላኛው ላይ ሊሆን አይችልም።
እዚህኛው ላይ ነው account account ስትል ላይ ስትገባ ከላይ ስልክ አለው አይደለ?
አ እኮ እሱንም እኮ screenshot አድርጌ ቀጥ አድርጌ ልኬልሃለሁ።
okay ዜሮ ዘጠኝ ብሎ በሚጀምር ነው። እኔ ዘጠኝ ብዬ እየሞከርኩኝ እኮ ነው።
አለ 09 13 32 94 19 እሺ እነዚህ ያከበብክባቸውን round ኦች ነው check ማድረግልህ?
አዎ ያከበብኩበትን check አድርገው ሶስቱንም በቃ ችግር account check ስትል ላይ አደርግልሃለሁ።
አልቆረጠውም።
እሺ check አደርግልሃለሁ። እሺ እሺ እሺ እሺ በቃ